ቤት ሄሎ
ሄሎ ኢንስትሩን መንግስት ቤት
እንትን በእናትሽ ትናንት ማታ ስድስት መቶ ውስጥ ዶሮ አረግቶ እስካሁን ገና አልገባም።
አልገባም። ወዴት ነበር ያዘዝከው?
ቴሌድር
እሺ ጠብቀኝ አንዴ። የቤት ቤት ቁጥሮች እያደወልክበት ነው?
አይ ሌላ ቁጥር ዘጠኝ ሰላሳ ሁለት
እሺ ዘጠኝ ሰላሳ ሁለት ሰላሳ ሁለት
ሀያ ሁለት ሀያ ሁለት ሀያ ሀያ
ሰማንያ ስምንት
ስድስት መቶ ቴሌ ብሩክ ዜሮ ዘጠኝ ሰላሳ ሁለት ሀያ ሁለት ሀያ ሰማንያ ስምንት
ዜሮ ዘጠኝ ሰላሳ ሁለት አዎ ንገረኝ እስኪ አንተ
ዘጠኝ ሰላሳ ሁለት እኮ ሰላሳ ሁለት ሀያ ሁለት እሺ
ሀያ ሀያ ሰማንያ ስምንት አይደለ እኮ ልክ ነው እኮ አለ
የለኝ አሁን ቀሪ ሲጠይቅ አዎ፣ ልክ ነህ እዚህ አፕሩቭ መደረግ ስላለብን ነው አሁን ይኸው አሁን ይኸው እሺ አሁን ይኸው ያ?
ገብቶልሃል አሁን ገብቶልሃል አሁን እሺ እሺ አሁን ቼክ አድርገው እሺ እሺ እናመሰግናለን ስራን ዘግናለሁ